Hello? Hello? Hello?
ሌላ አቤት አቤት። አይ ሰሚ ደህና ነች? ሰላም ነች?
ሰላም አቤት አለ።
ይሰማኛል። ደህና ነች? እንዴት ነሽ?
ኔትወርክ ነው። እሺ ጋሼ እ
እ፣ ገቢዎች አየሽው አ እንትኑ ኔትወርክ ነው። አሁን ተስተካክሎ ይወስዱታል። ማሽኑንና ደብተሩን ይዘውልን ይምጡ። ንግድ ፍቃዶትን ደብተሩንም ማሽኑንም ይዤ ልምጣ። አሎ እ ደብተሩንም ማሽኑንም ይዤው ልምጣ።
ምን አሉኝ?
ማሽንና አዎ፣ አዎ።
ደብተሩን ይዤ አዎ።
ልምጣ።
አዎ አዎ
እም፣ አሁን እዛ ሰፈር ኦሮሚያ ነን እኮ በቃ ለነገ ይሁን። አሁን ይችላሉ። ነገ ይዘው ይምጡ ጠዋት ላይ እ፣ እሺ የእኔ እናት እሺ እና ንግድ ፍቃድም ይዘው ይመጣሉ። ንግድ ፍቃዶትንና እ፣ መታወቂያዎትንና TIN certificate በእርሶ ስም ነው አይደለም? ንግድ ፍቃዶት አዎ ንግድ ፍቃድ TIN certificate እና ማመልከቻ በድርጅቶች ስም ይጽፉና ማህተብ ለምን አድርገው- በፊት አልተሞላም እንዴ?
በፊት በእኛ ስም ነበረ ሲም ካርዱ። አሁን ግን በድርጅታችሁ ስም ይሁን ስለተባለ ይገዙልናል። በራሱ ሲ- ስም ማለት ነው። በንግድ ሲም ፍቃዶች ካርድ።
ስም SIM card ውስጥ እዝ- አሀ ውስጡ የሚገባው ነገር አዎ በፊት እዚህ እኛ ነበርን ማሽኑን ስንሸጥላችሁ የነበረ አዎ።
ካርዱ። አሁን ግን በራሶት ስም ነው የሚሆነው አሀ።
እና ንግድ እሺ።
ፍቃድ ይዘው ይመጣሉ፣ TIN certificate ይዘው ይመጣሉ፣ ማመልከቻና መታወቂያ እዚህ ፊት ለፊታችን ስላለ ይገዛሉ።
ምን ምንድን ነው የምገዛው?
የ cash register SIM card ብለው ማለት ነው።
SIM card። እሺ አዎ የ cash register SIM card ብለው ይገዛሉ።
እሺ የእኔ እናት እሺ እሺ okay እሺ